አስተጋባተነ ቤት ዘተሰብከ በነቢያት ዋናው በነቢያት በኦሪት መጽሔቱ ነው። ወተአምህዎ ባለም ወተአምህዎ ባለም ናሁ ሰማይ ናሁ በአምጣነ ንክል ሰሚአ ዜናሁ። ይህ ነው የሚቀድም ድርቡ ናሁ ሰማይ ናሁ በአምጣነ ንክል ሰሚአ ዜናሁ።